hello
ይለው
ስሙትን ማ- አቤት አቤት ነው ሰላም ነው
ሰላም አለ አለን። እሺ ስሙትን ማን ልበል? ይቅርታ
ያለው መመራ ያለው ነው የሚባለው። እሺ ያለው ማማሩ በቃ ለቻፓ ለማናጀሩ ልከንለታል ድጋሚ እና ለበላይ አካሎችም አሳውቀናል። እ፣ እስቲ ትንሽ ጠብቁንና እ፣ ያሉትን ነገር ደውለን እናሳውቆታለን። እሺ
በቃ እሺ። ያው እንግዲህ ከበዛ በላ ከዛ በኋላ ያለውን ጨዋታ እስካሁን አልቆረጥኩም። እንደውም በጣም ደብሮኝ ነው።
ገብቶኛል፣ አዎ፣ ገብቶኛል። አዎ።
ከቻላችሁ ዛሬ አሳውቁ።
አዎ ለቻፓ ዋናው ለማናጀሩ ለዋናው ልከንለታል።
እሺ እሱ አሁን መልስ እስኪሰጠን ነው የምንጠብቀው። እሺ በቃ ለማሳወቅ አሳውቀኝ።
ያለው እንደውልታለን። እሺ